hello ጤና ይስጥልኝ። ከችፕችፕ ነበር የምንደውልልዎት። ድንች order አድርገው አልመጣልዎትም ነበር አይደል? እሺ ነገ መረከብ ይችላሉ? ነገ እንላክልዎት?
ነገ ስራ አንገባም። ምናልባት ሰፈር ካመጣልኝ ደስ ይለኛል።
ምን አሉኝ?
ሰፈር ካመጣልኝ ደስ ይለኛል። ስራ ቦታ ግን አንገባም ነገ።
እሺ የት location ይምጣ? የት ነው ቤቶት?
ብልቡላ ቦሌ ቡልቡላ። እሺ ነገ እንልክልዎታለን። እሺ መልካም ምሽት።